Hello ሰላም ጤና ይስጥልኝ ብትል
ቲኬት እንትን ታይልኝ ብዬ
እሺ ንገረኝ።
cashier code ኡ ነው አ አስራ ሁለት ሀያ
ቆይ እሺ አንድ ደቂቃ
አስራ ሁለት ሀያ ቆይ እሺ አንዴ አንዴ ጠብቀኝ እሺ እሺ
አስራ ሁለት ሀያ እህ
ሰማንያ አራት ዘጠና ሰባት
የመቼ ነው?
የትናንትና የቀደም የቅዳሜ ዕለት ምናምን የቅዳሜ እሺ Lost ነው። እሺ lost ነው። ብዙ lost አለው
lost የሚለው በአንድ የወደቀ አይደለም፣ በብዙ ነው። አዎ
ስንት ወድቋል?
እሺ ቆይ ሌለ አምስት
አመሰግናለሁ።
እሺ መልካም ምሽት።